હેલો હેલો હેલો
તેને ሄሎ ሄሎ
ከአሪፍ ቤት ነበር የምደውለው።
ወይ አቤት እናቴ ሄሎ
እሺ አይተን
እ አይሰማም እማ
ቤት ነው የሚሆነው እነሱ ናቸው።
ምን አልሽኝ አይሰማም እ ሄሎ ምን አልሽኝ አይሰማም እማ ሄሎ ደግሜ ልደውልሎት። እሺ ይቆራረጣል አሁን ይቆራረጣል ይሰማል።
አይደል?
አሁን ይሰማል አሁን ይሰማል ሄሎ እሺ
እ በእኛ በኩል አይተንሎት ነበር። አንሱ ባይለፉ እንደዚህ ሲሆኑ ያናገሩት ዳሽ ቤትን የሆኑ እነሱ ናቸው የሚስተካክሉት።
ስለዚህ ወደ እናንተ አልተላለፈም። እነሱ ግን የሚሉት ወደ እናንተ አልፏል ነው የሚሉት።
አላለፈም። በእኛ system ውስጥ አላገኘ ነው።
okay።
አዎ ወደ እኛ system ግን አልገባም። ደንበኛችን ምናልባት check እንዲያደርጉ እ፣ አሪፍ ቤት ጋ ደውዬ እንደዚህ ብለውኛል ብለው ያስታውቋቸው።
እሺ፣ እሺ። አመሰግናለሁ።
የምረዳት ነገር ይኖራል።
አይንም ነገር የለም። እሺ፣ እሺ።